ሰላም ጤና ይስጥልን። ችብችብ በመኮ የሚል ነው።
እንዴት ነሽ እናት? ትናንት ደ- ደውለን ነበር።
እሺ
ቲማቲም ተመ- አልም- አልመጣልኝም ነበር በዚህ ቁጥር ነው order ያደረጉት?
እኮ ይመጣል እሺ ለዛሬ አሉ።
እሺ ስንጠብቅ እስካሁን የለም።
አለም ፀሐይ ነው አይደል?
አዎ
ቲማቲም ነው ያሉኝ።
አዎ
ወጥቷል እኮ ወጥቶ ተመልሶ ነው ወይምስ እ፣ ወጥቶ ደውለን?
ትላንት እኮ መኪና ተበላሸ አለ አንዱ።
እም፣ አንዱ ደግሞ ይዞ ሲመጣ ቲማቲም እዛ ረስቶ ሌላውን ይዞ መጣ።
እኮ ቲማቲም አልተቀበልኩም ብለው ግን አሳውቀውናል።
አዎ በቃ ይመጣልዎታል። እዚህ ጋም እንደወጣ ነው ነገሩ የሚያሳየኝ። ሲጠብቁ ነው የማሳውቅልዎታል።
እስቲ ላኪልን እናት።
እሺ እሺ፣ ይጠብቁ። እሺ፣ እኔ አሁን አሳውቅልዎታል።
እሺ እሺ እሺ